ሄሎ ሰላም ጤና ይስጥልን።
አቤት
ሰላም ጤና ይስጥልን።
ሰላም ነው።
እግዚአብሔር ይመስገን። ዶንኪ
አዎ
ስልኮት ትንሽ ይርቃል።
አዎ ስልክ ትንሽ ካርሲ ይቆያ ስለ ስልኮት ትንሽ ይርቃልና ድምፅ ጮክ ይላሉ።
እሺ ሄሎ
አቤት አቤት አሁን ይሰማል።
ማን በል
አላዛር
አላዛርማ
አላዛር አጥናፉ
እ?
አላዛር አጥናፉ ሀብታሙ
አጥናፉ አጥናፉ አዎ
እ፣ ስልክ ቁጥሮት ይሄኛው ነው።
አዎ ይሄ ማ ይሄ ራሱ ነው። በዚሁ ነው የተገኘው።
እሺ እ፣ በአካል ነው ወይስ ኦንላይን ነው መማር የሚፈልጉት?
ምናልባት እኔ ርቀት ላይ ነው ያለሁት እ፣ የትኛው ነው ማለት አሪፍ የት ነው የሚኖሩት? ስልኮት ምንም አይሰማም።
እኔ የምኖረው አርሲ ይቆያ
አርሲ
ይቆያ ይቆያ
እ?
ይቆያ
የት አካባቢ ነው?
ይቆያ ማለት እ፣ ወደ አሰላ
አሰላ እና ኦንላይን ነው መማር የፈለጉት?
okay እሺ በቃ ኦንላይን አድርግልኝ ማለት በአካል ስለማይመቸው okay ማስታወቂያውን ምን ላይ ነው ያዩት?
ማስታወቂያውን አሁን ነው ያየሁት ሚዲያ ላይ በቲቪ እ ሲተላለፍ እ
በቲቪ ነው ያየሁት
ኢቢኤስ ላይ
አ፣ አ- okay አዎ ኢቢኤስ ላይ አዎ።
okay እሺ እ፣ ኮርሱ የሶስት ወር ኮርስ ነው።
okay እ፣ በኦንላይን ከሆነ በሳምንት ሶስት ቀን link እንልክሎታለን። አንድ ቀን ደግሞ እ፣ በ Google meeting የኮሜዲያን እሸቱ ጋር ይኖሮታል class ማለት ነው።
class
ሄሎ
አቤት በሳምንት ሶስት ቀን link እንልክሎታለን። በሀያ አራት ሰዓት ውስጥ በፈለጉት ሰዓት ከፍቶ የሚያዩት ማለት ነው። አንድ ቀን ደግሞ Google Meet ከኮሜዲያን እሸቱ ጋር ይኖሮታል።
okay ቀጥታ እሱን ማግኘት እችላለሁ።
አዎ ሀያ credit hour ነው። አንዱ credit hour ሰባት መቶ ሀምሳ ብር ነው። ግን ለ- አንዱ እስከ ነገ ስድስት ሰዓት ድረስ ብቻ እ፣ discount ስላለ አስር ሺህ ብር ብቻ ነው ለሶስት ወር ኮርስ።
አ፣ አስር ሺህ ብር ነው ክፍያው።
አዎ
okay እሺ
እሺ ስለዚህ ለመ እም?
መቼ መምጣት እ፣ ማለት YouTube ብቻ ነው እኮ እሱ የሚሰጠኝ አዎ አዎ
ሌላ ከ YouTube ውጭ ምን የሚሰጠው ነገር የለም።
አዎ ስለ YouTube content እንዴት create እንደሚደረግ editing አለው፣ marketing፣ ስለ ስብዕና
okay ስለዚህ ለራሴ ቅድሚያ አንዳንድ ነገሮችን ጀምር ይሻላል። አ? ለራሴ okay ይችላሉ። ግን እ፣ ተምረው ደግሞ ቢጀምሩ በጣም ውጤታማ ይሆናሉ።
አይደለ?
አዎ
እም፣ okay፣ እሺ፣ እንዳልኩት።
okay እሺ እ፣ account text ላርግሎት ወይስ
account አዎ ትችላለች።
okay እሺ መልካም ምሽት።
እሺ፣ መልካም አሁን ልክሎታል።